ጤና ስለማሊባባ
ሰላም ነው።
እግዚአብሔር ይመስገን።
እንትኖች መኪኖችን ማየት ፈልጌ ነበር። ነገ አላችሁ በባንክ ላይ ያሉ መኪኖች
ባ- ማሊባባ dot net የሚላለን ቴሌግራም page ኣችን ላይ ገብተን ማየት ይችላለን።
የለ- ለነገ ያሉ
ማሊባባ dot net ላይ ገብተው አይተው ይደውሉልን የሚፈልጉትን መኪና።
በንምና ሊገናኙ ገባ ቢሆን ቢሆን እንደዛ ነበር የሚመስለው። አንተ አሁን ዳይሬክት ዳዩ ከማን ጋር